እዚህ ክፍል ሄልዝ ኤዱኬሽን ሄሎ፣ ጤና ላቤል ይስጥልኝ።
አብሮ ይስጥልኝ።
ቺፕ ቺፕ ነው።
አዎ ነው።
አዎ፣ ስልካችሁ አጠራለ። በባለፈ ነጭ ሽንኩርት አዘን ነበርማ።
እ እሺ ምንድን ነው ድራይቨር አልደወለለትም ነበር?
አይ መጥቶልናል፣ ግን እንዳለ የተበላሸ ነው ሽንኩርቱ። ነጭ ሽንኩርት ሁለት ሰማንያ ሰማንያ እህ አዘን አሳውቀውን ነበር፣ እ?
መበላሸቱን አሳውቀውን ነበር።
ልጅቷ የዛን ቀን እንደዚህ የመጣችው ልጅ ደጋግሜ ስልክ ስሞክር አላነሳ አለችኝ። አታነሳ እ ላሳውቃት ማን
አላወ- ያንሳል? አዎ የቢሮ ስልክ አፈላልጌ ነው የደወልኩኝ። ልጅቷ ስልክ የደወልኩኝ አላነሳ አለች።
እህ ማነች ልጅቷ? ይቅርታ ቀጠን ያለች እኔ ሴት ስሟን ሰዎች አላውቃትም። እ?
ሴት ሰዎች ናቸው።
ሴት ናት። አነስ ቀጠን ያለች ቀይ ልጅ ናት። ስሟ ላያስኩት
እሺ ስልክ ቁጥር እስኪ ንገሩኝ።
የኔ አ እሺ ሀያ አንድ ሀምሳ አራት እሺ ዜሮ ዘጠኝ እሺ
ሰማንያ ስምንት
ሀያት ነው።
አዎ ሀያት
እርስዎ ኖት admin?
እ? እ?
admin ሚኒ ል ሸዋ እርሶ ናት። ሚኒል እ?
ሸዋ ሚኒል በሚኒል ኮድ ነበር የመጣልን። ሶስት ኪሎ ነበር የወሰድነው።
okay እሺ አንዴ ሶስት ኪሎ ነው በሚኒል ሸዋ ኮድ ነው የመጣልን። ስራ ቦታ ነን እኛ።
አዎ ቆይቷል በጣም አይደል ይሄ
አይ አልቆየን፣ ከትላንት ወዲያ ምናምን ነው የማን አሁን ልጅቷ ልናሳውቃት አላነሳ አለችኝ። ልነግራት inform ላረጋት እህ እንጂ አላቆየነውም። እንዳል- እንደውም ትላንት ራሱ ምን አልኩኝ፣ ሹፌሩ መጥቶ እንደዚህ እንደዚህ ተበላሽቶብናል፣ ሌላ እቃ ይዞ መጥቶ ነበር።
እህ ከዛ ባመጣበት ራሱ መረጃ ሰጥቼዋለሁ። እንዲህ ነጭ ሽንኩርት አዘል የበሰበሰ እሺ አሁን የተበላሸ ነው okay አሁን እርስዎ ጋር ነው ሽንኩርቱ?
እ? አለው ቤትም አልወሰድነውም፣ አስቀምጠነዋል አለ ሶስት ኪሎ እሺ ሽንኩርት ነገ ለነገ እንዲመጣ ላድርግ ይቻላል መል ይችላሉ።
እንችል ነገ ቅዳሜ። አይ ስራ አይደለን ቅዳሜና እሑድማ ቤት ነን።
okay አይገቡ።
አይ አንገባም። አዎ ስለዚህ ሰኞ?
ለሰኞ ይቻላል። አዎ በቃ ያኛውን እንትን ሽንኩርት መልሰው ይሰጡታል ለ driver ኡ።
እሺ እ፣ እሁድ ግን ደውለው ያስታውሱን።
እንደውላለን። ትገባላችሁ ቢሮ?
አዎ እንገባለን።
እሺ አማራጭ ስልክ ብትሰጭን ግን ጥሩ ነው። ይሄ ስልክ በጣም ዘጠና ያስቸግር።
አንድ ዘጠና አንድ ሰላሳ ሶስቱ አይሳለሁት
እሱ አልሞከርኩም። ይሄ ሲሰጡኝ ይሄን አፈላልጌ ነው ያገኘሁት። ወይ አንቺ እሺ፣ ደግሞ ቁጥር አንደኛው- ንገሪኝና እ፣ አንደኛው ዘጠና አንድ ሰላሳ ሶስት ብለው ይደውሉ።
መጭ- መ- የሚጀምረው ነው ወይስ መጨረሻው ነው?
አይ ዘጠና አንድ ሰላሳ ሶስት ብቻ አጭር እሺ።
ኮድ ነው።
ዘጠና አንድ ሰላሳ ሶስት እሺ አጭር ቁጥር ስለሆነ ነው።
እሺ ሰላሳ ሶስት በዚህ በዚህ- እንደውል።
አዎ በዚህ ከደወሉ ያገኙናል።
እሺ እማዬ እሺ እሺ ሌላ ስልክም ልስጠውት ከፈለጉ እሺ እንደ አማራጭ ይቻላል።
አዎ ዘጠኝ አርባ አራት ዜሮ ዘጠኝ አርባ አራት ጻፊ አስራ አንድ ቆይ ዜሮ ዘጠኝ አርባ አራት ቶሎ ቶሎ ጻፊ አርባ አራት አስራ አንድ አስራ አንድ ዜሮ ስድስት ዜሮ አራት ዜሮ ስድስት ዜሮ አራት አዎ እሺ እናት እሺ እሺ እሺ መልካም ቀን እሺ እናመሰግናለን።